ሄሎ
ሄሎ፣ ጤና ይስጥልኝ።
ሰላም ነው እንደ ሰላሙ እንዴት ነህ?
አለ አለን። ከአዲስ ፊት ነበር ምደውልህ። online order አድርገህ ነበር አይደል? ሽቶ እንዲመጣልህ።
ሄሎ ሄሎ ሄሎ፣ ሄሎ።
ይሰማል?
ይሰማል?
okay፣ ሽቶ online order እንዲመጣልህ ሽቶ እንዲመጣልህ order አድርገህ ነበር አይደል? ኦንላይን አዎ
okay። so ቅድም የደወልልህ ነበረ እ፣ እ።
ስላልተሳካው እና መላክ እንችላለን ዛሬ ነው። so ኮዬ ነው አይደል ያለኸው?
ኮዬ አዎ፣ ኮዬ ክፍለ ከተማው ጋር በቃ እስከ ስንት ሰዓት ትኖራለህ እዛ?
እስከ እስከ አስር ሰዓት ዘጠኝ ሰዓት ተኩል ብቻ።
እስከ ዘጠኝ ሰዓት ተኩል አዎ
okay። ከዛ በኋላ አትኖርም? ምናልባት አሁን ሞተረኛው ትንሽ ቆይ ከሆነ ቢበልጥ እስከ አስር ሰዓት ነው።
በቃ እስከ አስር ሰዓት አዎ ቶሎ በልና ላክ።
በቃ ችግር የለውም። እሺ እ፣ ፓክድ ስደውል- መሆን አለ packed የሆነ መሆን አለበት።
of course አዎ፣ pack ነው በላስቲክ አዎ ይችላል።
በቃ ላክ። እሺ እሺ